hello ጤና ይስጥልን ቤስት ቤት
brother እንደት ነህ?
አለን አለን
brother ትናንትና ትግል ብር አስቀምጬ ነበረ እና ባየር አልተጫወተም ነበረ።
እሺ ከዛም ደግሞ የ- የኛው ብር አግኝቼ አሁን አላ- አላወጣም ብሩ ምንድን ነው?
እሺ የትኬት ID ውን ንገረኝ እስቲ
ticket ID እህ? ወይ አይዲ ካሸር አለ code ኡን cashier code ኡን ወይ ትኬት ID ውን ንገረኝና ሌለ
ኮድ አለ።
ኮዳው ትኬት ነው አይደል የቆረጥከው?
አ- ትናንትና አስቀመጥኩት ኮድ ብሩ።
እሺ ኳስ ቆርጠህ ነው አይደለ ትኬት?
አዎ አዎ እሺ ባየር አሁን ነው።
ባየር ነው postponed ሆኗል አዎ ስለተላለፈ እሱ ጨዋታ ሀያ አዎ።
አራት ሰዓት እስኪሞላ ትጠብቅና ሀያ አራት ሰዓት ሲሞላ ይለቀቅልሃል። እሺ እንደዛ ነው።
እንደዛ ነው።
አዎ ብራዘር እሺ እሺ።
እሺ